ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
bet አድርገን ነበር እና ጨዋታ አልቆ ግን አልገባም። እንትን
ውጤቱ ነው
አዎ ማለት open ነው የሚለው still።
እሺ የትኬት ቁጥሩን ይንገሩኝ።
okay እሺ አስራ አምስት አርባ ዘጠኝ ዜሮ
አስራ አምስት አርባ ዘጠኝ ዜሮ
ከዛ slash አለ ሰማንያ ዘጠኝ ሰባት መቶ ሰባ
ሰባት መቶ
ሰባ
አስራ አምስት አርባ ዘጠኝ ዜሮ ሰማንያ ዘጠኝ ሰባት መቶ ሰባ አዎ ኦንላይን ነው።
አዎ አዎ
እሺ አስተላልፍ ይሎታል። በትዕግስት ይጠብቁ።
okay እሺ